ሄሎ ሄሎ ጤና ይስጥልኝ። Best Bet ነው። ምን ልርዳው?
በ voucher አምስት መቶ ብር ውጅዳ አደረገው ብዬ እዛ አስቀርቶብኝ ነበረ።
account history ላይ ይገቡና history ከሚለው አጠገብ voucher history የሚል አለ።
እሺ እዛ ላይ ቀኑን ሲያስገቡ ይመጣሉታል። voucher code የሚል pending የሚል እና amount ኡን የሚገልጽ ማለት ነው።
እሺ እሺ እሱ እንዴት ነው የማደርገው?
voucher code ዷ አንድ ቁጥር አንድ ፊደልና አምስት ቁጥር ነች። እሷን ኮፒ ያደርጉና መልሰው deposit ማድረግ ይችላሉ በ voucher ወይ ደግሞ በአቅራቢያ የ Best Bet ሱቅ ካለ ከዛ ሄደው መውሰድ ይችላሉ።
አይ፣ እንደዛም ቢያላይ አሁን ቴሌግራም ላይ ትልክልናለ ምናምን ብላይ ነበር። አሁን ደውዬላችሁ ነበረ።
አዎ እንደዛ ሞክሬ እምቢ አለኝ። ቴሌግራም ላይ በምንድን ነው አማራጭ ምልክላችሁ?
ሳይሆን account history ውስጥ ገብተው voucher history ውስጥ ሲገቡ አላገኙትም።
አግኝቼዋለሁኝ። pending amount እና voucher code አዎ እሱን አመጣልኝ። እሱን ምን ላድርገው? እሺ code ዷን copy ያድርጉት እና እ
መልሰው deposit ያደርጉት በ voucher የሚለውን መርጠው መልሰው deposit ያደርጉት ወይ ደግሞ በአቅራቢያው የ Best Bet ሱቅ ካለ ከዛ ሄዶ በሱ ኮድ ኦ፣ የለም መውሰድ የለም የለም፣ ሩቅ ነው። እንደዛ አሁን ቴሌግራም ላይ ላክልኝ አላችሁ አማራጭ።
አይ ምንም እኮ የምትልክልን ነገር የለም። ለኛ መልሰው deposit ማድረግ ነው ያለብዎት ወደ account ኡ Best እሺ ቤት ፔን- account ኡ ላይ ማለት ነው።
ፕሪንት ነው የሚለኝ እኮ እነዛ pending pending ጓን ኮዷን amount ኡን- የያዟት ወይ ጻፏት ወይ ኮፒ ያድርጉና የያዟት ዝም እ- እሺ ከዛ ከዛም ይመለሱና deposit የሚለውን ይጫኑና እ፣ በ voucher የሚለውን አማራጭ ይመርጣሉ።
እሺ ከዛ amount ያስመርጡትና code ኡን enter voucher code ይላል። ኮዱን ያን- አስገብተው enter ሲሉት deposit አደረጉት ማለት ነው።
ከእንደገና ወደ ኋላ deposit ተመልሼ አዎ አዎ።
እሺ እሞክራለሁ።
እሺ መልካም ቀን።